ሰላም ጤና ይስጥልን። በሽተኞች ቤት
ጤና ይስጥልን። ሰላም ነው?
ሰላም
አዎ withdraw ን አድርጌ በቴሌ እንትን አላለም። አሁን መች ነበር withdraw ያደረገው?
አሁን ከቆይቷን አሁን
በዚህ ስልክ ነው?
አዎ ስንት ብር ነው?
ሰባት መቶ እንዴ መስመር ላይ ጠብቀኝ።
እሺ
ሰባት መቶ ብር ነው ያልከኝ?
ነጭ እኮ ነው፣ ነጭ ነጭ
ወደ ቴሌብር account ሰባት ስድስት ዜሮ ስድስት
አዎ ሰላሳ ሶስት ሰላሳ ሁለት አይደል?
አዎ confirm ስላልተደረገ ነው። እሺ confirm አድርጌልሃለሁ። ገብቶልሃል። check አድርገው። ተደወል